ጤና ይስጥልኝ። ሁሉ ስፖርት በኮምልባ ሰላም ሰላም፣ ጤና ይስጥ እንትን ነበረ አጋጣሚ እኔ ሁሉ ስፖርት ተጠቃሚ ነኝ እና ቴሌብር ላይ እንትን እያለ አይደለም።
አዎ ቴሌብር እየሰራ አይደለም ለጊዜው። deposit ነው የፈለጉት።
yeah አዎ እሺ ስልክ ሰጡትና በዛ ስልክ deposit ያደርጋሉ። እሱ ወደ እናንተ account ያደርግሉታል።
በምን እዚህ እየተጠቀምን ነው።
okay ዜሮ ዘጠኝ እሺ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት
ሰላሳ አምስት አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት ስልሳ ስድስት ለው በዚህ ልደውል ነው ለመደወል ነው ብል አዎ ፍትህ አምላክ ማርዬ ነው የሚለው። ይሄ የቴሌ ብር የሚያስገቡበት ስልክ ቁጥር ነው።
አዎ ከዛ በቀጥታ ይገባል ወደዛ።
አይ screenshot አድርገው ያስገቡበትን ደረሰኝ ቴሌግራም ላይ ላኩልን።
እም አይደለም።
አዎ እሺ እሺ
ቴሌግራም account ይከፍታል።
አለኝ። ቅድም ትላንት ነው ጽፌላችሁ ነበር፣ አጋጣሚ ያላያችሁትም ይመስለኛል።
ይሄን ይላኩና ይሄኛው ይስተካከሉታል።
ከዛም withdrawal የሚደረግም ነበረኝ ወደ ቴሌ ብር።
እሺ እሱ ደግሞ withdraw ላይ ሲገቡ አዎ የእንትኑን coupon branch payment የሚል አለ አይደለ?
አዎ።
እሱን coupon code የሚል አለ ይሰጡታል። እሱን
አሁን እንትኑን የሚያ- የሚያሳየኝ ይሄ ሄሎ ካሽ የአንበሳና የ branch payment ነው።
ሁሉ ስፖርት አዎ እሱ ውስጥ ይገቡና ብር መጠን ሲጽፉለት ኮድ ይሰጡታል።
okay እሺ በሱ ኮድ አማካኝነት እሱን ኮድና አዎ።
የቴሌ ብር ስልክ ቁጥሮን ስሞን አድርገው ቴሌግራም ላይ ላኩልን። እሱም ደግሞ withdraw ውን አደርግሎታለን።
okay እሺ ስልክ ቁጥሩን በማን ነበር ያልሽኝ? ማን ነበር የሚለው?
ፍትህ አምላክ ፍትሐ አምላክ እሺ እሺ ታንኪ